Vidatrastinha, fyrknamakon ነበር ሄሎ ሄሎ
ሄሎ፣ ወይ ይሰማል?
ይሰማል?
አዎ።
አንቺ ነው ያወራሁት ከደቂቃዎች በፊት ደውዬ ነበር፣ አንድ ሰዓት ምናምን በፊት እሺ፣
ጆፕ ፖስት ለማድረግ ፈልጌ ነበረ።
አዎ፣ አውርተናል። እንደ ፕራይቬት Okay.
ክላይንት አይደል?
ግድ ግድ አዎ፣ አንቺ ነው ያወራሁት እ፣ አሁን ፖስት ላደርገው ብዬ ይሄ ፖስት ድሮፕ ማይ ድሮፕ ምናምን የሚለው አለ አይደለ?
እም፣ ሶ እም።
ይሄ መጨረሻ ላይ ፖስት ማድረግ እ፣ እንትን ስል ማለት ነው ፖስት ድሮፕ ማይ ድሮፕ ምናምን ስታርትአፕ የሚሉት ፓርት አላት ኤንዲንግ አዎ። ፖስቴጆ እሱ ላይ እ?
ፖስቴጆ ካምፓኒ ምናምን የሚለው ነው። አይ ሚን አዎ።
ፖስቴጆ ካሉት በኋላ ፕራይቬት ክላይንት ካምፓኒ የሚለው ነው።
ገና ፕራይቬት ላይ ሳልገባ ገና ፖስቴ ጆብ ምናምን ነገር ይላል አይደለ? ፖስቴ ጆብ ማይ ጆብ እ፣ ልክ my freelance ምናምን ነገር ይላል እና እ፣ እሱ ላይ እ፣ አይደለ requirement ኦች ምናምን ነገር የምጽፈው እሱ ጋር ነው አይደለ? so write message ልና ነው ሜኒዎቹ ላይ እሱን የሚያመጣልኝ አይደለ?
post a job ካሉት በኋላ continue on bot የምትል ትመጣለች አይደል?
አዎ post a job አልኩትኝ። ከዛ Continue on bot።
continue on bot አዎ
ከዛ private client
ከዛ ከዛ private የሚለውን private client የሚለውን ነከዋለሁ። okay እሺ፣ I see።
ከዛ job title ይመጣል።
አዎ፣ okay ለየብቻ ነው እ፣ የምጽፈው እኔ እሱን የምትረበሱ so I'm going to አሁን job job title ይለኛል።
አዎ የ vacancy job title ኡ እሱ ላይ አዎ።
ያስገባሉ። እሱን ካስገቡ በኋላ ደግሞ ይጠይቆታል። description ምናምን ነገር ይጠይቃል።
I see እኔ የጻፍኩትን አይደለም forward የማደርገው ማለት ነው። እንደዛ አይ፣ ነው እንደዛ።
ይመስለኝ ነበረ።
እንደዛ okay።
አይደለም።
okay word by word ነው የምከተው ማለት ነው። word by word አዎ።
የሚጠይቀኝን ነገር ነው።
አዎ፣ እሺ የሚጠይቆትን ነገር እያንዳንዱን ያስገቡለታል። እዛው ላይ የጻፉትን እያንዳንዱን እሱ ላይ ማስገባት ማለት ነው። እየከፋፋይ አዎ። የእኔ job title cre- አሁን ላይ title ልሰጥ አልፈለግኩም ነበረ። I just want to give an opportunity for any university student like እንደዛ